ጤና ይስጥልኝ ቴሌቪዥን ዲዲ ነኝ። በሕክምና የተያዘ መረጃ ልስጥ።
እሱ ላይ ቪዛ መረጃ አንዳንድ መረጃዎች ፈልጌ አገልግሎት ለማወቅ ፈልጌ ነበር።
እሺ እ የት ሀገር መረጃ ልስጦት?
ፍራንስ
ፍራንስ። እሺ እ በመጀመሪያ እዛ ሀገር ከሚገኝ የቀጣሪ ድርጅት ስራ እድል ማግኘት ይጠበቅቦታል። ይሄን የሚያገኙበት የስራ እድል site ልንገሮት።
እሺ
እሺ ይጽፋሉ፣ እስክሪብቶ ይዘዋል?
አዎ ይዣለሁ።
እሺ እ